hello
አቤት ሰላም ጤና ይስጥልኝ።
ሰላም ነው?
Flintstone Homes ነው የደወሉት፣ ምን ልርዳዎት?
አዎ አዎ መረጃ ለመጠየቅ ነበረ።
እሺ ስለምንድን ነበር?
ስለ ቤት መረጃ ለመጠየቅ ነበር።
okay እሺ እኛ አፓርትመንት ቤቶች አሉን ከስቱዲዮ ጀምሮ እስከ ባለ አራት መኝታ ድረስ እ ከስቱዲዮ እስከ ባለ አራት መኝታ
ባለ አንድ መኝታ ስንት ነው?
ከሁለት ነጥብ ስምንት ጀምሮ አለን።
ባለ አንድ መኝታ
ሁለት ነጥብ ስምንት ጀምሮ ሙሉ ክፍያ ቅድሚያ ሶስት መቶ ሺህ ብር ከፍለው ቀሪውን ደግሞ በአምስት አመት ከወለድ ነፃ ነው።
okay የት site የት site ያለ?
ቦሌ፣ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አለ።
ኧረ አዎ የት አካባቢ ነው እርሶ?
እ፣ ሌላ ጊዜ እስቲ ከቤተሰብ ጋር ተማክሬ ልደውልልሽ።
ይችላሉ። ለሙሉ መረጃ office መጥተው ቢወስዱ የተሻለ ይሆናል።
የት ነው ቢሮአችሁ?
ገርጂ ቦሌ ልደታ አለን። የቱ ይቀርቦታል?
እህ ገርጂ ቦሌ ልደታ አለን ቢሮ። የቱ ይቀርቦታል?
እ፣ ሁለቱም አንቺ የጠራሻቸው ቦታዎች ሩቅ ናቸው።
የት አካባቢ ነው እርሶ?
እኔ አሁን ያለሁት ወደ ዘነበ ወርቅ አካባቢ ምን አሉኝ?
ዘነበ ወርቅ አካባቢ okay። ስለዚህ ልደታ ይቀርቦታል።
ልደታ አለ።
አዎ
okay ልደታ ያለው Flintsto Flintstone Home እ፣ ህንጻው ላይ በራሱ ህንጻ ላይ ነው የእናንተ contact person ኦች ያሉት።
ምን አሉኝ?
ማለት አሁን እ፣ መረጃ የሚሰጡኝ ሰዎች እ፣ ልደታ አለ። ልደታ መርካቶ የገበያ ማዕከልና ያውቁታል? ፍርድ ቤቱ ፊት ለፊት
አይ ልደታ ይሻለኛል።
አዎ እኮ ፍርድ ቤቱ ፊት ለፊት ልደታ ፍርድ ቤትን ያውቁታል።
አዎ አውቃለሁ።
ከፍርድ ቤቱ ፊት ለፊት መርካቶ የገበያ ማዕከል አለ።
መርካቶ ገበያ ነጭ- ማዕከል ነው።
አዎ ነጭ ህንጻ፣ ትንሽ መስኮቶች ያሉት የኛ የራሳችን ህንጻ ነው። ground ላይ እዛ አለን። ሙሉ መረጃ ይሰጡታል። site ኡንም ያሳዩታል።
እሺ ስሞትም በቃ እዛ አልበል ሄጄ እ፣ ስሞትም አልበል።
እ፣ ስሜ ለጊዜው ይቆይ።
እሺ ይችላሉ። መቼ ይችላሉ? ነገም ከቻሉ አለን።
እስቲ በ- ማለት ነገ ስራ ስላለኝ እህ ነገ ወይ ከነገ ወዲያ በመቼ ሰዓት ብቅ ልና መረጃ እም፣ ተ- እሺ።
ያው
እሺ ማስታወቂያችንን ምን ላይ ነው የሰሙት?
ያው በቴሌቪዥን ላይ በምናምን ላይ
እሺ ይምጡ የተመቹት ቀን።
እሺ መልካም ቀን።
መልካም ቀን እሺ